ጤና ይስጥልኝ ለስፖርት ባኮ ምልዳው
cash out ለማለት ፈልጌ እምቢ አለኝ። ለምንድን ነው?
withdraw ለማድረግ ነው።
አዎ አዎ።
አሁን በምነግሮት መሰረት ማውጣት ይችላሉ።
እሺ እንዴት?
withdraw የሚለው ውስጥ ሲገቡ branch payment የሚል አለ አይደለ?
ምን ምን ላይ?
branch payment የሚል አለ withdraw ውስጥ ሲገቡ አዎ አዎ።
ከዛ ከዛ ላይ እስከ አምስት ሺህ ብር ነው ማውጣት ይችላሉ።
እሺ የገንዘቡ መጠን ይጽፉና withdraw ይሉታል።
ከዛ
ከዛ withdrawal code ይልክሎታል ከሁሉ ስፖርት የተላከለትን withdrawal code እ screenshot ያደረጉና በቴሌግራም ይልኩልናል እና እሺ።
ሙሉ ስሞትንም ስልኮትንም ጨምሮ ይልኩልናል።
አ- እሺ ከዛስ ወደ ከዛ- ጥሪ ማዕከል ነው ወይስ text ነው የማደርገው?
ወደ ቴሌ ወደ ቴሌግራም ነው ቁጥር ነግሮታለሁ። ወደ ቴሌ አሃ።
ብር ነው ወይስ ወደ CBE እንዲገባሎት የሚፈልጉት?
እኔ ወደ እንትን ነው የፈለኩት።
ወደ ቴሌ ብር።
ቴ- ቴሌብር ቴሌብር አዎ።
እሺ ስሞት ማን ነው?
አቤል ንጉሴ አቤል መሆን አለበት። የቴሌ ብርም የሁሉ ስፖርት account ኦትም ተመሳሳይ ስም ሊኖረው ይገባል።